የተደበቀ አፍኖች ሳታጥር ሰርክ ያስደነቀ ልነግራት ስፎክር ደግሞ ሳመነታ ስንት ጊዜ ሆነው ልቤ ከተረታ እስከ መቼ ፈርተ ይውጣ ልነግርሃት ተብዬ ተልኬ በአጅባ ብርታት እሺ ሆነ መሷ መጣሁኝ በድል የምስራች ይዤ በደስታ ማበል እሺ ብላይ መጣው ሰመረልኝ ፍቅር እውነቱን ብነግራት የመሸምበት ላድር እንዴትስ ደስ ይላል ወዶ መወደድ ልቤ ፈቀዳት ልጅ መልሳ ስትፈድ አንደበት ምለካ ደርሶ ይለቅማል ያሉትን ረስቶ ፈርቶ ይርበተበታል እንዲህ እሺ ልትል በፍቅር ልካስር ሰግቼ ነበረ ቃሉን መተንፈስ